ጤና ይስጥልኝ መለስ ሀብት ቴሌቪ
አሁን የሚሴጅ በዚህ ኮድ ይላካል።
ትኬት ነው የገባሉት ኮይና ትኬት
ሚሴጅ ተደጋግሞ ነው የሚላከው። ምን እንደሆነ ግራ ገባ።
ሴቱ ቴሌቪዥን ጌም ነው የጥያቄና መልስና የእድል ጨዋታ ነው ያለው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ሰባ ቁጥር ተጽዕኖ አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚላለን። ስለዚህ ባሉት ትኬት እድሎትን ይሞክራሉ። በ coin ደግሞ ጥያቄና መልስ ይመልሳሉ።
አይ
እሺ፣ መልካም ጊዜ።
አይ thank